ጤና ይስጥልኝ ቤት
ሰላም ነው አለን እግዚአብሔር ይመስገን።
እንዴ deposit አላደርግልህ አለኝ። ዳክተር ነህ
ምንድን ነው የሚልክ ስትሞክር deposit ለማድረግ እ?
deposit ለማድረግ ስትሞክር ምንድን ነው የሚልክ?
እ vou- voucher code ይጠይቀኝና voucher code ውስጥ አስገባ ማለት ነው ይመልሳል።
ይመልሳል።
አ፣
በ voucher ነበር እያስገባህ የነበረው?
አ
ኮዱን ኬት አግኝተህ ነው withdraw አድርገህ?
co- code ኡን ከቴሌ ጋር ነው አስገባ። እኔ ከቴሌ ጋር ቴሌ ብር ላይ
እኮ ከቴሌ ብር ከሆነ እኮ በ voucher አይደለማ የምታስገባው።
እ፣ በቴሌ ብር ከሆነ ቻፓ ወይም ሳንቲም የሚለውን ተጠቀም።
okay deposit በልና ቻፓ ወይም ሳንቲም የሚለውን ተጠቀምና ከዛ የሚጠይቅህን የሚጠይቅህን information አስገባ።
አዎ እንትኑ voucher ኡን እኮ በ message የሚመጣልኝ ነው አይደል?
አይ አይደለም፣ በቴሌ ብር ከሆነ ቻፓ ወይም ሳንቲም የሚለውን ስትጠቀም ራሱ information ይጠይቃል። እንደዛ አስገብተህ ቀጥታ ከቴሌ ብር account ነው የሚቆርጠው።
ቅድም እንደዛ ሰርቶልኝ ነበር እንዴ አለኝ። ከዛ እሺ እሞክራለሁ።
እንደዛ በሳንቲም ወይም በቻፓ ሞክረውና ላክልን።
እሺ